ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ናምከኝ።
የቅሊ ጃክፖት አግኝቼ ነበረ።
እሺ
አጠቃቀሙ እንዴት ነው?
ጃክፖት አዎ፣
ማለት አልገባኝም አጠቃቀሙ።
እ በ- የ- የስድስት ጨዋታ አለ አይደለም?
እሺ የስልሳ ሺህ ማለት ነው።
እሺ አገኝቼ ነበረ።
አዎ ይኸውልህ አባቴ ስልሳ ሺህ ነው አይደል የሚደርሰው? ስልሳ አዎ።
ሺውን ማለት ነው ለአርባ ሶስት ሰው ነው የምትካፈሉት። ልክ እንዳንተ አይነት አርባ ሶስት ሰው ቆርጦታል። እሺ ከዛ win አድርገዋል ሁሉም። ለስልሳ ስታካፍለው አንድ ሺ አንድ መቶ አንድ ሺ አንድ መቶ ይደርሳቸዋል።
አ፣ እንደዚህ ነው።
አዎ እንደዛ ነው የሚሆነው። እሺ ህግ አለው የ እንትኑ የ jackpot ኡ እሱን ገብተህ አንብበው።
አ፣ አስርም አርባ- ብትሆኑ ለአስር ይካፈላል። ሀያም ብትሆኑ ለሀያ ይካፈላል።
አሁን አርባ ሶስት ነው ያገኘው የ- አርባ የኔ- ሶስት ሰው አንተን ጨምሮ አርባ ሶስት ሰው ነው ያገኘው። ለ- ለእንደን ለእናንተ ይካፈላል።
እሺ፣ በቃ ይሄ የጠየቁ መ-
እሺ እሺ ቻው። እሺ መልካም ቀን።